ጤና ይስጥልኝ። ሪፖርት እባክዎ ምንድነው?
ጤና ይስጥልኝ። ባለፈው ሰኞ አድርጌ ሪፖርት አድርጌ ነበር። እስካሁን ግን አልተመለሰልኝም። ቴሌ- ቴሌግራም አዋሪው ተብዬ ነበር- ተብ- ተብዬ ነበር አዋራሁት፣ ግን እስካሁን አልተመለሰልኝም።
መልስ ጥያቄ- እናገኝ እዛው ቴሌግራም ላይ እንመልስሎታለን ደንበኛችን።
አይ አልመለሰልኝም። እየ- በተደጋጋሚ እየጠየቅኩት ጥያቄ
ማን ነው የቴሌግራም ስሞት?
እ- ዘር ሰናይ እ?
ዘር ሰናይ ዘረሰናይ አዎ
ዘሰናይ አዎ ዘር ሰናይ
ስም ቤት ነው ስልክ ቁጥሮት?
ዜሮ ዘጠኝ አስራ አራት ሰባ አምስት ሀያ ሰባት ሀምሳ አምስት
እሺ አንድ ጊዜ ቆይ ጠብቀኝ።
እሺ ይንገሩኝ ቁጥሩ ዘጠኝ ዜሮ ዘጠኝ አስራ አራት እሺ ሰባ አምስት እሺ ሀያ ሰባት እሺ ሀምሳ አምስት hello
እያየሁት ነው አንድ ጊዜ ደንበኛ
እሺ
እሺ በድጋሚ አስተላልፌልሃለሁኝ አዎ ለማስታወስ መልስ እሺ።
እናገኝ እዛው ላይ ሰው እናሳውቆታለን።
እሺ እሺ እሺ እሺ